ሕክምና አገልግሎት ልጠይቃችሁ ነበረ እና MRI ስንት ነው የምታነሱት?
MRI ነው።
አ ምን MRI ነው የታዘዘልሽ?
ያጥንት
ያጥንት
የጀርባ ማለት ነው።
የጀርባ ነው ወይስ ማዘዣውን ወይ ላኪ።
እሺ በምን ላክ እ የምትልኪበት ስልክ ልስጥሽ።
እ
የምትልኪበት ስልክ ልስጥሽ። አይሰማም?
እሺ ቆይ እሺ፣ እስክሪብቶ ዜሮ ዘጠኝ እ ስልሳ እሺ አስር
አስር
ዘጠና ስድስት ዘጠና ዘጠኝ ዘጠና ስድስት ዘጠና ዘጠኝ እሺ እሺ